ነው ሰደር ነው ሰደር ነው አንገቷ ሰደር ነው አንገቷ ሰደር ነው አንገቷ እንደ ቡራ ቡሪ እንደ መቀነቷ እንደ መቀነቷ እንደ መቀነቷ ለየት የሚያደርጋት ልዩ ምልክቷ ሰደር ነው አንገቷ ሰደር ነው አንገቷ አንቺዬ እለታ ይቼሽ መሜ ሆነሽ አልመሜ ወዲያዋ ከኔ ጋር ተጫውተሽ እልሜም ልጁ መጠሽ አንቺዬ እለታ ይቼሽ መልሜ ሆነሽ አልመሜ ወዲያዋ ከኔ ጋር ተጫውተሽ እልሜም ልጁ መጠሽ እንደምን ለፍቅሯ ወድዬ ወድዬ አማኝ አረገችኝ ወድዬ ወድዬ ደማልቶቹ ወድዬ ወድዬ በራእይ ታየችኝ ወድዬ ወድዬ በውኔ ባጣሽም ወድዬ ወድዬ እግዜሩ ደሰው ወድዬ ወድዬ በህልም ያገኘኩሽ ወድዬ ወድዬ ምስጋናይ ደሰው ወድዬ ወድዬ በሚሳበው ሽንቷ በሚኮረው በቷ በሚያብረከርከው በጦለኛው ጡቷ በተደላደለው በሰደር አንገቷ ደርባ ደራርባ ሰው ፈጀች ሰው ፈጀች ልጅቷ ሰደር ነው ሰደር ነው ሰደር ነው አንገቷ ሰደር ነው አንገቷ ሰደር ነው አንገቷ እንደ ቡራ እንደ መቀነቷ እንደ መቀነቷ እንደ መቀነቷ ለየት የሚያደርጋት ልዩ ምልክቷ ሰደር ነው አንገቷ ሰደር ነው አንገቷ አንቺዬ ለታይቼሽ መልሜ ሆነሽ ልመሜ ወዲያዋ ከኔ ጋር ተጫውተሽ ህልሜም ጅው መጠሽ አንቺዬ ለታይቼሽ መልሜ ሆነሽ ልመሜ ወዲያዋ ከኔ ጋር ተጫውተሽ ህልሜ ፍቺው መጠሽ ሽቡርቡን በይልኝ ወድዬ ወድዬ የሰደር አንገት ወድዬ ወድዬ ፍቅር ስላለብኝ ወድዬ ወድዬ እመጣለሁ ድንገት ወድዬ ወድዬ እንዳሸን ክታቧ ወድዬ ወድዬ ደመቀነቷ ወድዬ ወድዬ ወገቧ ላይ ዞሬ ወድዬ ወድዬ ገባው ከቤቷ ወድዬ ወድዬ በሚሳበው ሽንጧ በሚቆረባቷ በሚያብረከርከው በጦረኛው ጥቷ በተደላደለው በሰደር አንገቷ ደርባ ደራርባ ሰው ፈጀች ሰው ፈጀች ልጅቷ በሚሳበው ሽንጧ በሚቆረባቷ በሚያብረከርከው በጦረኛው ጥቷ በተደላደለው በሰደር አንገቷ ደርባ ደራርባ ሰው ፈጀች ሰው ፈጀች ልጅቷ ልጅ ደርባ ደራርባ ሰው ፈጀች ሰው ፈጀች ልጅቷ ደርባ ደራርባ ሰው ፈጀች ሰው ፈጀች ልጅቷ ደርባ ደራርባ ሰው ፈጀች ሰው ፈጀች ልጅቷ